ሰላም ሰላም፣ ጤና ይስጥልኝ ቤተሰቤ።
እኔ የምልሽ ትናንት ተጫውቼ ነበረ።
እሺ
አስራ ሁለት team ነበር የመረጥኩት በአራት መቶ ብር መድቤ ነበረ።
እሺ ከአስራ ሁለቱ አንዱ አስጣለኝ እና ምንም ተመላሽም ቀሪም የለኝም።
እ check አድርገዋል። እንትኑ odd ኡ total odd ኡ ሲካፈል እ ቦነስ የሚሰጥ ወይም ተመላሽ የሚሰጥበት ምክንያት total odd ኡ ሲካፈል ለ lose ላረክበት እንትን እ match ማለት ነው።
ሁለት መቶ ሁለት መቶ አርባ ስድስት ኦር ነው ሁለት መቶ አርባ ስድስት ነው lose ሁለት መቶ አርባ ያረክበት odd ኡ አ።
ሁለት መቶ አርባ ስድስት ነው ያስጣለኝ ደግሞ እ አንድ ነጥብ ሀምሳ ስድስት ኦር ነው።
ኦ እንደዛ ከሆነ ይኖረዋል። እስኪ check እናድርገው። እ ticket ID ን እሺ።
ቴሌግራም ላይ ላክልና።
በ bot ልላከው። እሺ ነው እቺ ID ዋን የትኬቱ የእንትኗን ልላከው።
አዎ አዎ ዜሮ ዘጠኝ ዜሮ ሶስት የሚል account number ያለው ላይ እሱ ላይ guide ያደርግሃል። እሱ ላከው።
እሺ ሰደ- አመሰግናለሁ። መልካም ቀን